ሰላም ጤና ይስጥልን። ጅብሽ ተባከው ምንደጠው ሰላም ጤና ይስጥልኝ።
አለን አብረስተና አይ ቀን አጋጣሚ ሰባት ሰዓት ነው ምሳ አካሄድ የተደውሎልኝ ነበር በዚህ መስመር እሺ፣ ምን ነበር የተደወለሉት?
እና አላነሳሁትም ነበር ስልኩን አጋጣሚ የቤት ስልክ ሆኖ ስላገኘሁት ነው የደወልኩት።
ከችፕችፕ ነበር የምንደውለው። maybe complain ካሉት እኛ ጋር ማሳወቅ የሚፈልጉት ነገር እ?
ካለ እ?
complain ከምን?
ነገር ካሉት ከችፕችፕ
ችፕ አዎ፣ ተጠቅመው ያቆም ችፕችፕን
ተጠቅሜ አላውቅም።
በቃ እሺ፣ መልካም ምሽት። እሺ፣ እንዲጠቀሙ ነበረ ችፕችፕ ተጠቅመው የሚያውቁም ከሆነ
እ፣ order እንዲያደርጉ ነበር። የተለያዩ product ኦችን እንሸጣለን በኦንላይን እና እነሱን order እያደረጉ ተጠቃሚ እንዲሆኑ።
እሺ ካወ- ያው ካወቅኩት በኋላ ቀጣይ ላይ ደንበኛ ሆናለሁ።
እሺ፣ ይቻላል። እሺ፣
እሺ ለዛሬው አመሰግናለሁ።
መልካም ምሽት።
እሺ